አላጅም አይገርምም ሆዴ አይወልም ሆዴን አይወልም ሆዴን አይወልም አላጅም አይገርምም ወይ ልውረድ ባፎፎ ለተባበደሽ ጎራ ያልሽን ሆ ከነ ትዝታሽ እምትሉ ግላሽ አለው ይናለ አንቺን የወለደ እንደምታደር ጥልፍማ ጥልፍ ነው ሁሉም ይለብሰዋል ያንቺን አካል ግላ በምን ያስጌጡታል ለአንገትሽ ሞስኩባ ካባለ ኩራት ገላሽ ለን ያድርጌው በወግላ ፍቅር በድውረድ ባፏፎ ልተባበቀሽ ቆራልሽን ደፎ ከነ ትዝታሽ ከመርገሎ ገላቦ አለ ወይ ዘላው አንቺን የወለደው እንደምትወደለው እንደማትወደለው ሁሉም ይለቅሰዋል እንደማትወደለው በምን ያስጌጡታል እንደው ከመጠለሽ እንደው ከመጠለሽ እንደው ከመጠለሽ እንደው ከመጠለሽ እኔማ ባንቺ ሳዘጋጅም ክረምቱን ማብሮ ሲያገመግም ግንቦት ሰኔው ሲከተለው ሞላ ሰዳቡ ሲከፈለው ብርቱ በረታ ውሽብሩ ቤተሰብ ወይነ እንዶ ጓዶ በሮ ቤተሰብ ወይነ እንዶ ጓዶ ወደ ወለም ሆዴ ላይ ወለም ሆዴ ወለም ያለ እጅም አይገርምም ሆዴ ወለም ሆዴ ላይ ወለም ሆዴ ወለም ያለ እጅም አይገርምም አንቺ ከዚያ ሆነሽ የጠፋይ መጋው የመጣሽም ማለት ወዴት ልትጠጋው መምጣትሽ ቁርጦ ነው ከመጣሽ ላይ እንኳን ጠባ ጎጆ ቤዳም አይበቃኝ እንዲ ልብ በለው እንዳይታዘበኝ ከመጣሽ በቀር ሰው አይኔም ባላይ አቤት የኔን እግር መታሰሪያ ያለው የኔ ቀመጠ ልቤ ልፈተና አንቺ ከዚያ ሆደህ የጠባይ መቀቢያው የመጣሽ ማለት ወደ ልጠጋው መምጣትሽ ቁርጥ ነው ከመጣሽ ለኝ እንኳን ጠባ ጎጆ ሜዳማ ይበቃኛው እንደ ልብ በለው እንዳይታዘበኝ በመጣሽ በቀን ሰው አይኔ ባላየኝ እንደው ከመጠለሽ እንደው ከመጠለሽ እንደው ከመጠለሽ እንደው ከመጠለሽ እንደኔማ ባንቺ ሳዘጋግም ክረምቱን አብሮ ሲያገመግም ግንቦት ሰሌኦ ሲከተለው ሞላ ዘናሞ ሲቀበለው ብርቱ በረሳ ውሽብሩ ቤተሰብ ወደ እምዶ ጓዶ በሮ ቤተሰብ ወደ እምዶ ጓዶ በሮ እንደው ከመጠለሽ እንደው ከመጠለሽ እንደው ከመጠለሽ እንደው ከመጠለሽ እንደው ከመጠለሽ እንደው ከመጠለሽ እንደው ከመጠለሽ እንደው ከመጠለሽ እንደው ከመጠለሽ እንደው ከመጠለሽ እንደው ከመጠለሽ